እኔ ስልክ ልፖስት በኮምለዳው
አሁን ልክ ያለው ቴሌግራም ላይ ቴሌብር አሳልፈ እምቢ አለኝ።
አይተን እንመልስልዎታለን። እዛው ላይ ጠብቁ።
በዚህኛው ስልክ የለም ግን
እኮ በሰባ ስምንት ቤቱ ነው አይደል?
አዎ ልክ ያለው ግን በዚህኛው የደወልኩት ስልክ የለም። ቴሌብሩ ችግር የለውም፣ ችግር የለውም።
የተከፈተ
እኮ ሪፖርት እዛው ላይ ጻፉት።
ጽፌያለሁ።
እሺ ይጠብቁ፣ በቃ እዛው ላይ